hello
hello ሰላም ጤና ይስጥልኝ ዮሴፍ
አቤት ከዊ ፕላስ ነበር ምደውለው የእኛን application አውርደህ ነበር
አ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚ እሺ አሁን አንተ ያወረድከው አሽከርካሪዎቻችን የሚመዘገቡበትን provider የሚለውን ስለሆነ ግልጽ የሆነ ነገር አላገኘህም እና አዎ፣ እሷን ታጠፋትና ዊ ፕላስ solution user የሚላለ okay እሷን አውርደ እንደ በፊቱ register ስታደርግ አሸናፊ የሚያደርግ referral code አለ ከሶስት መቶ ሀምሳ በላይ game አለ እንዲሁም የምንሰጣቸው የተለያዩ አይነት አገልግሎቶችን ግልጽ በሆነ መንገድ ማግኘት ትችላለህ ማለት ነው okay እሺ okay እሺ መልካም ቀን ይሁንልክ አሜን ላንቺ አመሰግናለሁ